ሄሎ ጤና ይስጥልኝ ቤት ቤት
እንትን text ልኬ ነበረ የሰማሁት። ብር አርግቼ አልገባኝም።
message ልከ ነበር ቴሌግራም ላይ አዎ
ቤት ቤት ቁጥር አሁን የደወልክበት ነው?
አዎ
የላከው message የሆነች transaction message እንትን ነው የላክልን እንጂ ሙሉ message ኡን አይደለም የላክልን።
እም?
እኛ የላክንልን message አለ አይደለ?
አዎ አላየሁትም።
እንደዚህ አይነት message ላክልን ብለን የላክንልን message የለም። ወይ በቻፓ በኩል ወይ በሳንቲም በኩል deposit ማድረግህን የሚያሳይ እና ቀኑንም የሚገልጽ message ሙሉ message ማለት ነው። እሱን ላክልን አዎ።
እሺ ቴሌግራም ላይ
ቴሌግራም ላይ አዎ text ከሲቢ ብር ወይም ደግሞ ከቴሌ ብር deposit ስታደርግ message ይላክልሃል። ወይ በቻፓ አዎ።
በኩል deposit ማድረግህን የሚያሳይ ወይ በሳንቲም በኩል እሱን ላክልን እሺ ቴሌግራም ላይ
Okay፣ ቴሌግራም ላይ አዎ
እሺ፣ እሱ ላይ ያ አዎ፣ እናንተ የላካችሁትን message እንደሱ አይነት message ማለት ነው።
እና ይሄ እኮ ስልክ ስልክ ቁጥር አስቀድሜ እኮ ራሱን ነው እኮ የላኩት እኮ።
No አ?
just እቺ አንተ የላካት አ፣ እም።
በአንድ line ያለች ናት አይደለ message ኧ አዎ እሱን ሳይሆን ሙሉ message እኛ ከላይ ከላይ የተላከለ message የለም
አዎ አይተዋላ በቻፓ በኩል ቻፓ financial የሚለውን እም።
message ኡን አዎ።
ከላይ የላክነውን አላየኸው
አይቼዋለሁ። ብሩ አሁን በቃ።
በዚህ ስልክ ማ- እ፣ አየር ላይ እንትን አየር ላይ ቀረ ብር ማየት አችልም። አሁን ነው እኮ ትንሽ ቆየ።
እኮ አ?
ገባኝ እኮ አሁን አንተ ያልከው መች ነው ያልገባለ ብሩ
አሁን ቅድም ትንሽ ቆየ እየተጫወትኩኝ ሶስት መቶ ብር deposit ወደ ራሴ ስልክ አልገባልኝም። ከዛ ከ account በኋላ ድጋሚ ቀንሷል
አ? account ኤ አካውንት- ከ account ኤ መጀመሪያ deposit አደረኩኝ።
እሺ ከዛ ተጫወትኩኝ ሶስት መቶ ብር እንደገና ወደ ራሴ account መለስኩ።
እሺ፣ ስመለስ ወዴት- አልገባልኝም ወዴት ነው ወደ ራሴ የመለስከ
ወደ ራሴ account ማለት ነው።
withdraw ነው ያረከው አዎ አረግ እምቢ አለኝ።
withdraw ካረክ ችግር የለውም message መላክ አይጠበቅብህም check አረግልሃለሁ ስለዛ ነው deposit ስላልከኝ ነው አይ deposit አረ- አይ deposit አድርግቼ እንትን እያልኩኝ እ፣ ወደ ራሴ withdraw ሳደርገው እምቢ አለኝ ነው።
ዛሬ withdraw የተደረገ የለም አሁን በደወልክበት ቁጥር ነው አይደለ ብትለኝ አዎ አዎ አሁን በደወልክበት ቁጥር ዛሬ withdraw የተደረገ ብር የለም በዛሬ ቀን ማለት ነው እም፣ አይ ቅድም እ፣ አድርጌ ነበረ አለ አለ አይ የለም በዛሬ ቀን የተደረገ የለም ምንም እም፣ እሺ።
እሺ